ስሜ ሊሶታ ባኮ የምደውለው
ብር deposit account አስገብቼ text ኡ ገብቶልኝ message ላይ ክሮም ውስጥ ብሩ የለም።
text ኡን በቴሌግራም ይላኩልን።
ቴሌግራም ላይ ምን ብዬ ነው እንትን search ማድረግ?
ተለያዙ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ነው
ዜሮ ዘጠኝ ሰባ ስምንት ብቻ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ